ሳላስበው ሄሎ ሄሎ ሰሊና ሀያ ዘጠኝ ሀያ ሰባት ቆረቢ ታይኝ ታይልኛለሽ። ብዙ ብር ቆረጠብኝ መሰለኝ።
እሺ እሺ ቼክ አድርግልሃለሁ።
እሺ እሺ።
እሺ ቆይ ቆይ ሀያ ዘጠኝ ሀያ ሰባት ያንተ ስም ማን ነው?
ሱራፌል
ኦኬ ሀያ ዘጠኝ ሀያ ሰባት እኮ ዶሳ ነው የሚለው እ
ሀያ ዘጠኝ ሀያ ሰባት order ነበር ተሳስታል መሰለኝ።
ሱ- እኮ ከእንትን የእንትን አይደል የ Enjoy አይ አይደለም፣ ይሄ ዮሐንስ እሱ የተያዘ order ነው። ሚራስ Kitchen ነው። ሀያ ዘጠኝ ሀያ ሰባት ነው ያልከኝ።
አ
ሰማንያ ስምንት ነው ወይ ሰማንያ ዘጠኝ ነው?
እ ኧረ ሰማንያ ዘጠኝ መሰለኝ። እሱ ጋር አይ ተሳስታል order ነበር። ወይም ደግሞ ሱራፌል አማ አይደለም በስም አዎ።
ላገኘክ እና አ- አገኘዋለሁ።
እሺ፣ አሁን የመጨረሻ ወርደር ነው።
እሺ እሺ አይልሃለሁ። እሺ ሰላም